hello ጤና ይስጥልኝ።
ያው ባንተ ተጠቅሞ እየደወልኩ ነበር።
እሺ
ስማኝ የብዛ ደወለልህ እንዴ?
አልደወለልኝ።
ዛሬ የለም ነው እ ሳባ ነሽ እንዴ? በጣም እንጂ እ አይሰማም ግን የ- የአንቺ በጣም ርቋል።
ኧረ እባክህ አሬ የሴታችሁ እንደ
እንትን እኮ ነው እንትን እያየን ነበር። ፍላግ ፍላግ አክቲቭ እየደወልኩ ነበር። በጣም በዛ ፍላግ አክቲቭ እና ብር ተልኮ እየሰራው ነበር እሱ
እንትን እም።
ሽንኩርት የለም እና ዛሬ አይሄድም ማለት ነው። አይሄድም
እ ሽንኩርት አይሄድላቸውም ከስተመሮች ዛሬ እሺ እሺ እና ሳባ ስቶር ላይ ነው ያሉት። የደውልላቸው ብራል ያብስራ ደውሉላቸው።
ም- ምን ውስጥ ነው ያለው?
ሳባ ስቶር ላይ ሳባ የሚለው ሳባ ስቶር ምናምን የሚለው ላይ ማለት ነው። ዛሬ እሺ ካለ ዛሬ።
እሺ እሺ ደግሞ ለሁሉ ይደውልላቸው ዛሬ በጣም ነገ ይመጣላቸዋል።
እሺ ነጭ ሽንኩርት እሺ አዎ።
እሺ ቻው እሺ